ጤና ይስጥልን ብቻ
ሰላም ነው
ሰላም ነው አለን አለን ነው።
እሺ ዊድሮ አድርጌ ነበር ብር እና ስቲል አልገባልኝም እስካሁን።
ዊዝድሮ አድርገህ አዎ።
እሺ አንድ ቆይ ዋ ቴሌ ብርም ወዳጅ ነው።
hello አቤት አለ እሺ የቤት ቤት ቁጥር የደወልክበት ነው
አዎ በዚህ ነው እሺ አብ- ስንት ብር ነው አ፣ ወደ አቢሲኒያ አስር ሺህ ወደ ቴሌብር ደግሞ አስራ አምስት ሺህ
ዛሬ ነው አይደል አባ አ፣
አ ስንትና ስንት ነው ያልከኝ አ፣ አንዱ አስር ሺህ አንዱ አስራ አምስት ሺህ
እሺ approved አድርጌልሃለሁ ትንሽ ጠብቀውና ይገባል እሺ አባ እሺ እሺ እሺ አመሰግናለሁ ችግር የለውም